Hello ጤና ይስጥልን በሽክሌት ሰላም ነው?
እንዴት ነው?
አለሁ አንተ?
ሄኖክ እባላለሁ።
እሺ ሄኖክ እሺ ምን ነበር?
ከሚዛን ነው የምደውለው። ሄኖክ ከየት ነው ደግሞ?
ከሚዛን እሺ እሺ
እ፣ ሄኖክ ሚዛን አንድ ላይ እሺ ሄኖክ ሚዛን አንድ cashier ሁለት እ፣ ፕሪንተር አስቸግሮ ነበር አልተዋወቀው
ፕሪንተሩ አልሰራም ብሎ ነው?
አዎ አልተዋወቅ ብሎ ነበር ኮምፒውተሩ format አድርጎ ነበር እና እም።
አልተዋወቅ ብሎ ነበር
Okay ስለዚህ ለገዛኝ ነው መደወል ያለብህ። የገዛኝ ስልክ የለህም?
test page ለማውጣት እም።
test page ለማውጣት
አዎ test page ነው የምታወጣው?
አዎ አሁን ፕሪንተሩ ከዚህ በፊት ይሰራ ይሰራ ነበረ እና Okay አሁን አልገባኩም። Driver ምን ጭናችሁበታል? አዎ
የትኛው driver የ printer driver
እኮ driver ኡ የለን እኛ Okay ስለዚህ እንትን ነው የምታናግሩት፣ ገዛኝ ማለት- ነው የምታናግሩት። ስልክ ልስጥህና የለህም ስልኩ?
እሱ ስልክ አያነሳማ ከዛ ይባል እሺ፣ ደውለህ አሁን ቴሌግራም ስልክ- ቴሌግራም ላይ ለምን አትጽፍለት?
ማን ጋር በስልኩ በሱ በገዛኝ ገዛኝ በራሱ office አለ አሁን እሱ ገዛኝ office የለም ወጥቷል፣ ግን already መስራት ይችላል። ብታናገረው ደውለህ እሺ፣
ስልኩ አለ አይደለ?
አለኝ አዎ።
በቃ ለሱ ደውልለት እሺ።
እሺ እሺ